Hello ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ትናንትና ትእዛዝ ነበር አራብሳ እስካሁን አልደረሰልኝም።
አ፣ ይመጣሉ። እሺ፣ ስልክ ልስጠውስ የ driver ኡን?
የአራ- የአራ- ወደ አራብሳ የመጣው አ፣
እሺ፣ ትልክልኝ ወይስ በዚህ አሁን ትነግረኛል?
ልንገሩት አለ መላክ ስለማይመች
እሺ፣ ቆይ አንዴ ጠብቀኝ እንግዲህ። እሺ፣
በዚህ ቁጥር ነው ንገረኝ።
አይደል? በዚህ ቁጥር ነው አይደል?
አዎ፣ ትእዛዝ ዜሮ ነው?
ዘጠኝ እ፣ ንገረኛ።
እሺ ቆይ አንዴ ላውጣው፣ ይቅርታ ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ሰባ ሁለት
ሰባ ሁለት ዜሮ ስምንት ሰማንያ አምስት ዜሮ ስምንት ሰማንያ አምስት ሰማንያ አምስት አንስቷል ግን እቃው።
አዎ picked up ይላል። እስኪ ደውሉለትና check ያድርጉት።
እሺ፣ አመሰግናለሁ።
እሺ መልካም ነው።